Hello ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
አቶ ኤርሚያስ ሰለሞን አቤት ከዊፕላስ ሶሉሽን ድርጅት ነው የምደውለው።
ከምን ዊፕላስ ሶሉሽን የትራንስፖርት አገልግሎት ነው የምደውለው።
እሺ እሺ ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል።
በጣም ደስ ይለኛል። እሱ ምንድን ነበር?
እሺ እ ድርጅታችን ከእያንዳንዱ trip አስር percent ነው የሚቆርጠው ኮሚሽን። እናም አሀ።
ከዛ ላይ አራቱን percent መልሰን ለአሽከርካሪዎች የምንቆጥብ ይሆናል።
እሺ እናም ያው አሽከርካሪዎች የሚገባትን ጥቅም እያገኙ ነው ብለን አናስብም እና ወደፊት እህ።
የጡረታ የሕክምና የላቸውም እንዲሁም ሌሎች ጥቅማ ጥቅም ስለሌላቸው እኛ ድርጅት ደግሞ ይህንን እ ክፍተቶች ታሳቢ አድርጎ አሽከርካሪዎች በጋራ የሚቆጥቡበትን እ ስርዓት ይዞ መጥቷል እና እንዴት Okay።
ያደርጉታል ይህንን ሀሳብ አብረው ቢሰሩ
ደስ ይለኛል።
እሺ application አለን ዊፕላስ ሶሉሽን provider የሚባል ከ Play Okay።
Store እና App Store ላይ ያገኙታል። እሱን አ- አውርደው መመዝገብ ይችላሉ።
በቃ ጥሩ።
እሺ በተጨማሪም በቴሌግራም እ ስልክ ቁጥር እልክልዎታለሁ መመዝገብ Okay።
ይችላሉ።
በቃ በቴሌግራም አለ።
እሺ ጥያቄም ሀሳብ፣ አስተያየት በደንብ ከፈለጉ እዛ ላይ ማቅረብ ይችላሉ።
በቃ ጥሩ።
እሺ አመሰግናለሁ። መልካም ቀን ይሁንልዎት።